ambulance માં
ሄሎ ዋሽንግተን ሕክምና ማዕከል ምን ልርዳዎት?
ኤምአር አይ ለማሰራት ፈልገን ነበረ።
እሺ ብሬ- ብሬን ኤምአር አይ አለ
እም፣ ስንት ነው?
አምስት ሺ ዋጋ?
ሶስት መቶ ብር
እስከ አምቡላንስ ነው?
አዎ
አ፣ እስከ አምቡላንሱ ማለት ነው።
አዎ
አሁን ቢመጣ ይደርሳል?
ከየት ሆስፒታል ነው?
እም፣ ምኒልክ አ፣ ቀደም አስነስተን ነበር።
እህ፣
እስከ ምኒልክ ምኒልክ
ከዚህ ውስጥ ደውላችሁ ነበር? ቆይ እስኪ አንዴ ከሚንግ- እም፣ ነበር የማድረግ ነው
ትናንት ወደ ሌሊት አስነስቼዋለሁ። አሁንም ድጋሚ አስነሱ ተብሎ እነሱ ሳይሆን
እሺ አምቡላንስ ይላክላችሁ እ?
አምቡላንስ ይላክላችሁ
አምቡላንስ እ፣ ይላክላችሁ
ambulance ይላክ ወይ እያለች ነው። ይምጣ በቃ ይሄን ቁጥር አለ እዚህ በር ላይ ራሱ ወይም እዚሁ ንገሪያቸውና በዚሁ እንዲወስዱ።
ሁለት ሰው ላይ ወስድ ስለሚችል አስተላለፍ ያለው አሁን ambulance ይመለከተው ይደውልሎታል
እሺ